ሄሎ
የሆነ ትኬት በአንድ የቀረው ነበረ ያ ላበራለት ብሎ ታያልኛለሽ?
ምን አልከኝ?
ተመላሽ ተመላሽ ነበር።
እሺ ካሸርኩ ዳን ትነግረኛለህ?
እሺ ልንገርሽ።
አዎ ንገረኝ።
እሺ ቆይ አንዴ። አንተ አንተ አንተ እሺ ካሸር ኮዷ እንደ የፈለግሻት አዎ
ካሸር ኮዷ ቆይ በሌላ ትኬቱ ጎረዶ ስለሆነ ጥሏታል ላውጣ ነው ልንገርሽ እሺ ታን አድርጊ እሺ